አብሮ ይስጥልን። እንትን ኮንፊርም የምታደርግልኝ ነበር ድሮው ይቻላል። አሁን የደወልክበት ቁጥር ነው። ብቻ
ሰላሳ ሰባት ሀያ ሰማንያ ሀያ ስድስት
ሀምሳ አምስት ሺህ ብር ነው።
እህ ሀምሳ አምስት ሺህ ብር ነው።
ሀያ አምስት አይደል የሚመስለው ሀያ አምስት ነው።
okay ያኛው ወጥቷል።
የትኛው አልወጣም ያልወጣም አለው confirm አድርግልኝ ሁሉንም እሺ እሺ ሰላሳ ሺህ ወጥቷል። already እሺ፣ ትናንትና ነበር ያዘዝከው እሺ እሱ ወጥቷል።
ሀያ አምስት ውስጥ ሀያ ሀያ አምስቱ አምስት ዜሮ ዘጠኝ ሰላሳ ሰባት ሀያ ሰማንያ ሀያ ስድስት ወደ አ ሚሊዮን አ አ በሱ አድርግልኝ እሺ እሺ ገብቷል አሁን እሺ እሺ ቼክ አደርጋለሁ። ሻባዳ መዘግብ መልካም ችግር የለም